Hello? Hello ጤና ይስጥልኝ።
አብሮች ፍሊፕ ኢኮኖሚክስ ነው የደወሉት። እግዚአብሔር ይመስገን።
ወንድም ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
የሆነ አነስ ያለ ስንፈልግ ሁኔታው እንዴት ነው?
ምን አሉኝ?
እኔ ፈልገ ነበረ።
እሺ፣ የት አካባቢ ነው እርስዎ?
እኔ አሁን ወደ አቦ አካባቢ ነው።
ሳሪስ ነው።
አዎ፣
Okay እ ያው ወደ ዘጠኝ የሚሆኑ site ኦች አሉን። እ የት አካባቢ ነው የሚፈልጉት እርስዎ site ኡን?
አ፣ የት የት ነው ያሉት? ቢያንስ አቅጣጫ ከሆነ ነገኝ ስለመራጋቸው ቦሌ ያለን፣ ሜክሲኮ፣ ሲኤምሲ፣ ሳር ቤት፣ አያት፣ ጣፎ፣ ሰሚት፣ ጀሞ፣ ቱሉ ዲምቱ አለን።
ወደ ሜክሲኮ ነው።
ወይም እንዲህ ላርግሎት እ፣ ቢሮ መምጣት ይችሉ ይሆን እንዴ?
አሁን ዛሬ እንኳን አይመቸኝም። ምናልባት ነገ ልምጣ።
በቃ ስምዎትን ማን ልበል።
እኔ አ አሊ እሺ፣ ማስታወቂያችን ከምን ሰምተው ነው?
ከሬዲዮ ላይ ነው የሰማሁት።
ስለዚህ ጠዋት ልደውልሎታ።
እሺ፣ በውል እሺ፣ ጠዋት ደውልሎታል።
አመሰግናለሁ።
እሺ